Hello ጤና ይስጥልን Best Bet
አብሮ ለማድረግ አለን አለን ሰላም ነው።
እንትን ካሸኮር ድንገር ትይልኝ
እሺ ንገረኝ።
አስራ ሁለት ሰባ አንድ አስራ ሁለት ሰባ አንድ
ሰማንያ አራት ሀያ ሶስት ሰማንያ አራት ሀያ ስድስት
ሀያ ሶስት አዎ።
እሺ lost ነው። እሺ
ልክ ነው።
lost ነው።
እሺ፣ ሌላ ያዙ ሌላ ነው። አስራ ሁለት ሰባ
አስራ ሁለት ሰባ
ሰላሳ ስምንት ሀምሳ ሁለት
እሺ ይሄ win ticket ነው።
ይሄ win ticket ነው።
አዎ እሺ፣ እናመሰግናለን።
ችግር የለውም።
እሺ፣ ሌላ ደግሞ ያዙ እሺ
አስራ ሁለት ሰባ አስራ ሁለት ሰባ
ሰላሳ ሰባት ስልሳ አንድ ሰባ ሰባት
ሰላሳ ሰባት ስልሳ
ሰላሳ ሰባት ስልሳ አንድ
ሰላሳ ሰባት ስልሳ አንድ ይህም win ticket ነው።
ይሄ win ነው። እሺ፣ ሌላ ያዙ ሌላ ነው።
እሺ
እሺ፣ አስራ ሁለት ስልሳ ሰባት
እሺ
ሰላሳ ዘጠኝ ሀያ ሶስት
ይሄ ቦነስ ሁለት መቶ ስልሳ ብር መልሶልሃል። አንድ ጨዋታ ወጥቶብህ ስልሳ ብር ቦነስ ሁለት መቶ ስልሳ ብር ቦነስ ሁለት መቶ ስልሳ አንድ ክለብ በኛ አ የማርሴይ ጨዋታ ነው የጣለህብህ።
ማንም ሳሌ በእናት እንትን ነው
እሺ ሌላ አለ?
የቱርኳ
ማርሴይ ማርሴይ የፈረንሳይ አይ፣
በሱ ነው የወደቀ።
ይልኛ አንድ ደግሞ እሺ
አስራ ሁለት ስልሳ ሰባት እሺ
ዜሮ አራት ሰላሳ ሁለት
ይሄ አራት ጨዋታ ወጥቶብሃል ውስጥ ነው።
አስራ ሁለት ስልሳ ዘጠኝ እሺ
ስልሳ ዘጠኝ ስልሳ አምስት አስራ ሶስት
ይሄም lost ነው። ብዙ ጨዋታ ነው የወጣብህ።
አስራ ሁለት ስልሳ ሰባት አስራ ሁለት ስልሳ ሰባት
ሀያ ሰባት ዘጠና ስድስት
ይሄም ቦነስ ሰጥተዋል። አንድ ሺህ ሁለት መቶ አንድ ሺህ ሁለት መቶ ያ
አይ ወይኔ አስራ ስምንት መቶ ሰማንያ ሶስት ነው። እሺ አስራ ሁለት ስልሳ ሰባት
አስራ ሁለት ስልሳ ሰባት ሀያ ሰባት ሰማንያ አንድ ሀያ ሰባት ሰማንያ አንድ ይህም ቦነስ ሰጥተዋል።
Okay ተመሳሳይ ነው። አንድ ሺህ ምናምን ነው። ይሄም ሁለት አ አንድ ሺህ ሁለት መቶ
አስለቅቅልን። አሁን የምነግርህ የቦነስ ነው። አስለቅቅ እ
የቦነስ ነው። አሁን የምለቅህ የምነግርህ አስለቅቅልኝ።
ተለቋል ቦነሱ
እሺ አስራ ሁለት ስልሳ ሰባት አስራ ሁለት ስልሳ ሰባት
ሰባ አራት አርባ ዘጠኝ
ሰባ አራት አርባ ዘጠኝ ይሄ lost ነው። አንድ game ወጥቶብሃል። የሚቀሩ ጨዋታዎች አሉ የዛሬ ሚቀር ጨዋታ አለ። ትክክል ነህ። እሺ አስራ ሁለት ሰባ ሁለት እሺ
ሀያ አምስት ዜሮ ሁለት
ይህም lost ነው።
ያለቀ ነው። አይዞህ ታገሰኝ። እንግዲህ እኔ ያስታግሰኝ እስኪ ቶሎ ቶሎ ብላ
እሺ፣ ቶሎ ቶሎ ነው ነው። አ- አስራ ሁለት ስልሳ ዘጠኝ አስራ ሁለት ስልሳ ዘጠኝ እሺ
ሰማንያ ስድስት ስልሳ አምስት ሰማንያ ስድስት ስልሳ አምስት lost ሌላ ሌላ ቶሎ በል
አስራ ሁለት ስልሳ ሰባት እሺ
ሀያ ሰባት አስራ አምስት
ይህም lost ነው ሌላ
እሺ፣ አስራ ሁለት ሰባ- አስራ ሁለት
ሰባ ሁለት እሺ
ሀያ አምስት ሀያ ሶስት ሀያ አምስት ሀያ ሶስት ይህም lost ነው ሌላ እሺ እሺ፣ የመጨረሻ ነው ይሄ አስራ ሁለት ሰባ አንድ እሺ
ሀምሳ ዘጠኝ ዜሮ ዜሮ
አስራ ዘጠኝ ዜሮ ዜሮ ይህም lost ነው።
በቃ አመሰግናለሁ።
ችግር የለውም። እሺ።
ያ